ሄሎ
ሄሎ
ቤት ጤና ይስጥልን።
አብሮ ይስጥልን።
ከአማራ ክልል ደቡብ ጎንደር ስዳትጎት አማራ ክልል
ደቡብ ጎንደር
እሺ፣ ማን ልበል?
መልካም ጋር ነው።
እሸቱ መልካሙ ስ- ለኮብሰብ ልብለ ዲቦ ከምከም ወረዳ ላይ እ ዲቦ ከምከም ወረዳ ምን ወረዳ ዲሞ ከምከም?
ዲቦ ዲቦ ከምከም እ።
እሺ
ምን ሆነ መሰለ እ
አሁን እዚህ መከላከያ አዲስ ዘመን ላይ ማለት አዲስ ሊቦ ከምከም አዲስ ዘመን ከተማ ላይ አለ ካምፕ አለ እ እ?
የ- የመከላከያ ካምፕ ማለት ነው።
እ
እና እኛ ያለንባት ገጠር ወጣ ብላ የሆነች ከተማ ናት። ወደ እ ብናት ቁጣጫ ወረዳ ማለት ነው።
እ
እና ሰሞኑን መድኃኒት ስለዚህ ጤና ጣቢያ ስለምሰራ ነግሮኛል።
ሊገባኝ አልቻለም። አጠር አድርጉትና ከመከላከያ ጋር የሚያያዝ ነው አባ
እ እና የህዝብ መድኃኒት ነበር ጭነቃ መጣ ነው እ መድኃኒቷ ነው ከከተማ ወደ ጤና ጣቢያ ማለት ነው እ
ነበር እና አሁን እዚህ አካባቢ እኛ አካባቢ ከፍተኛውን የወባ ወረርሽኝ ተገኝቷል እና በጣም ተው- እንትን ብሏል።
ስለዚህ ባህር ዳር ላይ ቁጭ ብሎ የለ እንደ እኛ ብራንቾች
አይ ይሆናል ስልካቸው ብዙ አል- አል- አልጠራልኝ ስላለ ነው።
ይሰራል ይሰራል ይሰራል። ስልክ ልስጡት ይሰራል።
እሺ ስጠኝ እሺ
እሺ ዜሮ ሀምሳ ስምንት እ
ሁለት ሀያ
እሺ ሀምሳ ሶስት ስልሳ ዘጠኝ አምሳ ሰው ስልሳ ዘጠኝ እሺ አመሰግናለሁ ወንድሜ።
እም።
እሺ